ሰላም ሰላም ነው ሄሎ ይሰማኛል
ሰላም ነው
አሪፍ ፔ ነው ምንድነው እንትን ነበር አበለት ያስመሰልኩት ነበር እስካሁን ድረስ ምንም ያልተፈታ እንትን ነገር አለ
መች ነበር ያስመዘገቡት ምን ዓርብ ዕለት ደውያለሁ ቀዳሜ በቃ እንደዚህ
ኦኬ ዊድሮ ነበር ቆይተዋል በጣም ቆይተዋል እናት ዊድሮ ነበር አይደል እህ ዊድሮ ነበር
አ ዲፖዝ ነበረ ወደ ዘመን ዲፖዝ አድርጌ ህሳቤ ተቀንሷል በቴሌ ብር ለህሳቤ ተቀንሷል ዘመን ለገ- ዘመን ግን አልገባም ኦኬ ከቴሌ ብር አዎ አዎ ወደ አዎ አዎ ስሙ አለም አለም ስክራንሻት አድርጌ ልክ ያለው ምንም ፕሮሰስ ሁሉ ነገር ላክ የተባልኩትን ልክ ያለው እስካሁን ድረስ ምን እንደ- የደ- የተደረገ እንደሆነ አላውቅም አዎ አቶ አለም ደጋግመን check አድርገን ነበር እኮ ከኛ ጋር ሁሉም ነገር እሺ።
ተስተካክሎ አልቋል
እኮ ታዲያ ምን ላይ ነው ታዲያ ችግሩ
አ- ማለት ያው እኛ ጋር ከጨረስን ቀሪውን ነገር ከ betting ቤት ጋር okay፣ ነው ወደ- ወደ ምን ነው አሁን እናንተ ጋር እኮ ከቆየ ወደ ቴሌ ወደ ኋላ አይደለም የምትመለሱት ወደ ዘ- ወደ betting ቤት ነው የሚመለሰው።
okay፣ ወደ betting ከሆነ እነሱ ደግሞ ስደውላቸው በእኛ በኩል ችግር የለም ይ- ይሉኛል እንዴት ነው
በእኛ በኩል ችግር እነሱ ጋር ነው የሚገባው። በቃ ከኛ ጋር ገባኝ ስለዚህ እነሱ ጋር የሚገባ ከሆነ እነሱ ጋር እንኳን እየተገናኘሁ እኮ ደወልኩላቸው ነው
አዎ አሁን እነሱ ጋር ማ- ማያሳያቸው እነሱ ደግሞ እናንተ ጋር ችግር እንደሆነ ነው በ- በእኛ side ምንም ችግር የለም ይላሉ አዎ ችግር ነበር አይደለ? እሱ ተስተካክሎ እሱ ተስ- ም።
ተስተካክሎ ነው ወደ betting ቤቱ የተመለሰው።
okay፣ ቆይ ልድ- አሁን ለሁለት conference conference አስገባዋለሁ
አዎ እ?
ደውላ አዎ ደውላ አናግሯቸው።
ላናግራቸውና ሚሊሽን እ፣ ከእነሱ ጋር እ፣ ላገናኛችሁ ደውዬ ማለት ነው ም፣
እ?
እሺ፣ መስመር ላይ ጠብቁ። ደንበኛችን መስመር ላይ ያሉ አዎ አለሁ አ፣ ደውሉላቸው። እሺ
ደውላቸውና አ ደውሉላቸው።
ሚሊ ሚሊን ሰምቼ እናንተ ጋር አገናኛቸዋለሁ እሺ አሁን እየደወሉ ነው።
ቆይ ልደውልለት እ፣ መልሼ ልደውልለትና መልሼ እደውላለሁ መልሼ እገባለሁ እናንተ ጋር
እሺ እሺ